hello ጤና ይስጥልን ቤተሰብ
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ማታ የባየር ጨዋታ suspense የተደረገው ፒኤስቪ ላይ አትይዤ ነበረ።
እሺ
ጨዋታው suspense የሚሆነው እንዴት ይቻላል ታዲያ? ምን ይደረጋል?
እም-
ጨዋታው suspense ተደርጎ ነበር። አልተ- አልተ- suspense ሳይሆን አዎ።
postponed ነበር።
poned- አዎ፣ postponed ከሆነ ሀያ አራት ሰዓት መጠበቅ አለብህ። እሺ
ምን ሀያ አራት ሰዓት መጠበቅ አለብህ።
ከአራት ሰዓት በኋላ ነው የሚመለስልኝ?
አዎ ከሀያ አራት ሰዓት በኋላ ወደ ውጤት ይታወቃል። ሊጫወቱም ይችላሉ። ካልተጫወተ ደግሞ void ሊደረግ ስለሚችል እስከ ሀያ አራት ሰዓት መጠበቅ አለብህ። እሺ thank you